ሄሎ ሄሎ በየሰላም ጤና ይስጥልኝ። እንዴት አላችሁ?
ስጥልኝ ቤት እንዴት ነህ?
ነብዩ ነኝ ከወላይታ።
እሺ ነብዩ እና እንትን ፈልጌ ነበር ምን
ኪሩንና ምን?
ጂአር ሾፖን ፈልጌ ነበር። ከእኔ ሾፖች አሉ
ጂአር እና
ወይም ምናልባት እስኪ እኔ ከተሰጠኝ ውስጥ ያልተጠቀምኳቸው ካሉ ምናልባት ያቆሙ ልጆችም አሉ እየሰሩ በመሀል።
hello
አቤት ቤት ጤና ይስጥልኝ።
ሰላም ነብዩ ነኝ።
እሺ ነብዩ ሰላም ነው? ብሩክ እባላለሁ።
እ ብሩክ እባላለሁ እኔ።
ብሩክ ሰላም ነው?
አለን አለን። እንዴት ነው?
አለን አለን።
እሺ ምን ገባ ልታዘዝ ዛሬ ሰማኝማ ወይ?
shop ኦችን ፈልጌ ነበር። እኔ አንድ የሚጠቀሙም አሉ ማይጠቀሙም አሉ። እነሱንም መለየት ትንሽ አቃተኝ።
እሺ ጂአር እና ጂአር እና ኪ የሚጠቀሙ እሺ እ ስለዚህ ወይ አዲስ ሾፖች ይላኩልኝ፣ ካልሆነ እነዚህ አይጠቀሙም ብላችሁ መንገድ ትችላላችሁ።
እ፣ ጨርሻለሁ። በአጠቃላይ አሁን ፈልግ የማይጠቀሙት
አዎ፣ ስ- ጂአር ስ- ስንት ሾፕ ነበረ? ዲፖዚት ሀምሳ ያደረኳት?
ሾፕ አዎ ሀምሳ ከፍ ዝቅ- ካንተ
ሀያ ምናምን
ምናምን ነው። በቃ አዎ።
አዲስ ሾፖች እንልክልሃለን። የሚጠቀሙትና እሺ።
የማይጠበቁ- የማይጠቀሙትን ደግሞ እናሳውቃለን።
እሺ ላኩልን። እሺ የምንድን ነው የምትፈልገው? አሁን ጂአር ቄራ ምናምን ብዬ ልኬያለሁ።
ጃር ነው የምከፍትልህ ማለት ነው። እሺ በቃ ኪሮንም ጂአርም ሁትንም ኪሮን እንኳን ገና ትንሽ ሾፕ አልመጣም። አዲስ ሾፖች ላኩ።
እየጠበቅን ነው።
ነው እንዴ?
አዎ እየጠበቅን ነፍሴን ነው።
እንዴት ይቻላል? እየጠየቁኝ ነው። ጂአርም እሺ ይሁንሽ።
ጂአር እንትን በልልህና እሺ ስንት ሾፕ ነው?
አምስት ሾፕ ቄራ አንድ ቄራ ሁለት እየ- ብዬ ልኬያለሁ።
በቃ እሺ የካሸሪ ስማቸውን ጽፈልኛል።
አዎ ቄራ ቄራ ብዬ ካሸሪ ካሸሪ ስማቸው የጂአርም እ ልጻፍ ነብዩ ይሁና ወይም አዎ።
ነባ አይ የቀያየቅ የተለያየ ስም ይሆናል።
እሺ እሺ እሺ እሺ ቻው እሺ በቃ